ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን ካሻ ኮድ ነገር ብዬ እሺ ንገረኝ።
አስር አስራ አንድ እሺ
አርባ ስድስት ሰማንያ ሶስት
ሶስት መቶ ብር ቦነስ ሰጥተዋል።
ሶስት መቶ ብር ቦነስ።
አዎ አዎ።
እሺ እሺ
ሌላ ልንገርህ።
ንገረኝ ንገረኝ።
ዘጠና አራት እሺ አስራ ሁለት ሀምሳ አምስት እሺ ሁለት
አምስት መቶ ብር አለ ቦነስ። በዚህ ደግሞ
አምስት መቶ ብር አዎ ወር ሳይሆኑ ነው እንትን ማለት ያለብህ ትኬቶችን
ወር አፕዴት ሳይሞላው የሚደረጉ አዎ የሚደረጉ ምናምን ማለት ነው። ከወር በኋላ update ከተደረጉ አይጨምርም።
አይደለ? የወድቃል ትኬቱ።
አዎ ወር አልሆነውም። ይሄኛው ግን ለሌላ ነው የነገርኩ። እሺ ሌላ አለ?
Thank you የለኝም።
እሺ መልካም ቀን።
ቻው።
እሺ